አመለጥኩ አመለጥኩ እንደ ዘበን ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘበን አቤት እግዚአብሔር ስራ አቤት የእርሱ ቸርነት አቤት እግዚአብሔር ስራ አቤት የእርሱ ቸርነት ጠላቴ ሆይ አመለጥኩ አመለጥኩ እንደ ዘበን ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘበን አቤት እግዚአብሔር ስራ አቤት የሱ ቸርነት አቤት እግዚአብሔር ስራ አቤት የሱ ቸርነት
አልፈዋለሁ ብዬና አላሰብኩም ነበር ለካስ ጌታ ቆሟል እኔን ለማሻገር ሳኦል ጦር ሲያነሳ ጎንበስ ያልኩኝ እንዳያልፎት የለም ስንቱን አለፍኩኝ ጠላቴ ሆይ አመለጥኩ አመለጥኩ እንደ ዘመን ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘመን አቤት እግዚአብሔር ስራ አቤት የእርሱ ቸርነት አቤት እግዚአብሔር ስራ አቤት የሱ ቸርነት
በስሙ ታምኜ ጀምሬአለሁ ሰልፉን ኃይልን አደርጋለሁ እያየው መዳፉን ከጎልያድ ጋሻ መዝኗል ጠጠሬ የአምላኬ ሕያው ስም አለ በግንባሬ ጠላቴ ሆይ አመለጥኩ አመለጥኩ እንደ ዘበት ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘበት አቤት እግዚአብሔር ስራ አቤት የእርሱ ቸርነት አቤት እግዚአብሔር ስራ አቤት የሱ ቸርነት
አንተ ተራራ ሆይ በፊቴ ምንድነ የድንግል ማርያም ልጅ ከኔ ጋር ካለ ይደለድልሃል ያደግሃል ክንዶ ቀስቱን አምልጠዋል እርሱን የወደዱ ጠላቴ ሆይ አመለጥኩ አመለጥኩ እንደ ዘበት ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘበት አቤት የእግዚአብሔር ስራ አቤት የእርሱ ቸርነት አቤት እግዚአብሔር ስራ አቤት የሱ ቸርነት
እንደ ተበቀልከኝ ተበቀለ ጌታ በመስቀል ላይ ሆኖ ቁልቁል እየመታ መጨናነቅ ቀረ ልቤም ተረጋጋ ፈረደልኝ ዳኛው መዝገቤም ተዘጋ ጠላቴ ሆይ አመለጥኩ አመለጥኩ እንደ ዘበት ገዳዬ ሆይ አመለጥኩ አመለጥኩ እንደ ዘበት አቤት የእግዚአብሔር ስራ አቤት የእርሱ ቸርነት አቤት እግዚአብሔር ስራ አቤት የሱ ቸርነት ቀስቱ መቶ መቶ ፊታችን ታጠፈ እንዳያልፎት የለም ያም ዘመን ታለፈ ከጉያው አውጥቶ ማነው የሚገድለን? ጠላት የማይደፍረን የንጉሥ ልጆች ነን